Hello ይሰማል። ጤና ይስጥልኝ።
ሰላም ጤና ይስጥልን። ድር ገበያ የት አካባቢ ነው? በቲቪ እያየሁት ነበርና።
እሺ online store ነው፣ ግን እርሶ ያሉበት ድረስ ያዙትን እቃ እናደርሳለን።
OK deliver ያደርጋል። እዛ ሄዶ ማየት አይቻልም፣ ግን እንትኑ ላይ
ያዩትን በቴሌቪዥን እቃ ኮዱን፣ መለያ ኮዱን ይነግሩናል። እኛ ደግሞ ቤቶ ድረስ በነፃ እናደርሳለን።
በምንድን ነው contact የሚደረገው? በዚህ ስልክ ነው ሌላ አማራጭ አለ?
በዚህም ስልክ ነው ሌላም አማራጭ አለ፣ ግን እርሶ ያዩትን ኮድ ይንገሩኝና ለበለጠ መረጃ ነገ እደውልሎታለሁ።
እሺ application ምናምን አለው የሚታዘዝበት order የሚደረግበት?
website ም website ም አለ application ም አለ።
በቃ ይሄን ለማጣራት ነው። እዚህ ቲቪ ላይ እያየሁት ነው እና እሺ በቃ ድር ገበያ ብለው ድር ገበያ dot com ብለው website ላይ መመልከት ይችላሉ፣ ማዘዝ ይችላሉ።
እሺ እሺ፣ አመሰግናለሁ። እሺ ወንድሜ፣ ዴሊቨሪ ነው። እሺ እናመሰግናለን።
እሺ እሺ